hello ጤና ይስጥልኝ።
ጤና ይስጥልኝ።
ሰር እንዴት ነሽ?
እግዚአብሔር ይመስገን። ምን ነበር?
ዳኒን አንዴ ያገናኝ እስኪ ሰር።
አንዴ ግን ስልክ ይዟል፣ አይ ስልክ ይዟል። አንዴ ስልክ ይዟል።
ስልክ ይዟል። መስመር ላይ ይጠብቅ፣ መስመር ላይ ይጠብቅ።
አዎ፣ ወይ ጠብቅ ወይ ደግሞ ይደውልልክ።
የሆነ እንትን እኔ ያሰናኝ የሆነ ጉዳይ ነበረኝና እሱ እኔ ጨርስላለሁ ምናምን ብሎኝ ችግር የለውም እኮ አገናኛለሁ። ቁጥሩን ይዘውና ይደውልልሃል።
ይደውል መደውል ይቻላል።
አዎ እኮ እሱ ይደውልልሃል። ችግር የለውም።
እሺ በቃ አስተር ደውልልኝ።
እሺ፣ እሺ፣ ይደውላል። እሺ ወይም እኔ